ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ታየች አቤት።
ቺፕ ነበር የደወልኩለት።
እሺ አ ቁጥራቸው በእንትን ነው የወጣው። እሺ ኦኬ እሺ፣ ቅሬታ ነበረ ኪሎ ጎሎ አዎ ኪሎ ምን ሆነ መተ ሽንኩርት ልክ ነው። ድንችና ቲማቲም ሁለት ሁለት ቀርቷል።
OK በዚህ ቁጥር ነበር የታዘዘው።
አዎ በዚህ ቁጥር ነበር የታዘዘው፣ በሰዎቹም ነው የታዘዘው። ድንች ሁለት፣ ቲማቲም ሁለት፣ ሽንኩርቱ ልክ ነው።
OK እሺ፣ አንዴ መስመር ላይ ጠብቁ።
ጠብቃለሁ። እሺ ነገ
ስልሳ ስድስት ሰማንያ ሶስት ሀምሳ ሶስት ሰማንያ አራት በሚል ነው አይደለ የታዘዘው?
እውነት ነው። አዎ አዎ
ኦኬ እሺ፣ እያጣልኝ ልነግርሽ?
ስላልሆነ ትንሽ ይጠብቁኝ።
አዎ እሺ። አይ እኔ ነግርህ እችላለሁ። በእኔ- በታዩ በሚለው አምስት በ እንትን አራት በአዜብ አንድ በአዜብ አሁንም አራት ቲማቲሙ
Okay ዛሬ ነበር እቃ የመጣሉት?
እቃው ዛሬ አሁን አቀብኩ። ሽም ማነው ድ- ድንቹም በእኔ አራት ታየች በሚለው አራት በእሷ ሶስት በአዜብ ሁለት አሁንም